Hello
ሄሎ ሄሎ
ሰላም ዋልክ?
ጤና ይስጥልኝ።
መረጃ ፈልጌ ነበር።
እሺ ኢትዮ ቺክን ነው።
ኢትዮ ቺክን ነው በትክክል አዎ፣ እ፣ ጫጩት እ፣ ማግኘት ይቻላል? እንዲ አሁን ከእናንተ ጋር አዎ በደንብ ትችላለህ ትችላለህ
Okay። እ፣ ቦቫንስ ማለት ነው የእንቁላል ጣይ አዎ ቦቫንስ አሁን ላይ መቶ ሶስት ብር ከሰላሳ ስምንት ብር ሳንቲም
መቶ ሶስት ብር
መቶ ሶስት ብር ከሰላሳ ስምንት ሳ- ሰላሳ ስምንት ሳንቲም ከሰላሳ ስምንት ሳንቲም በምን ያህል አዎ።
ጊዜ ይደርሳል?
እሱን በየቦታው ተወካዮቻችን ስላሉ በእነሱ በኩል መረጃ ታገኛለህ።
Okay እሺ። አሁን እኔ ለገጣፎ ላይ ነው የምፈልገው እና አዎ የሚቀርበኝ የት ነው?
አዎ፣ ለገጣፎ የእኛ ተወካይ አለ። የእሱን አለ?
ስልክ ልሰጥህ እችላለሁ። አዎ፣
በቃ ስልኩን እሱን ስጠኝ።
ጠብቀኝ።
እሺ እሺ
የአንተን ስም ንገረኝ። ከዛ
እ
የአንተን ስም ንገረኝ። እስኪ ድንቂሳ ድንቅ ሰማን ቀን ነው።
ቀን ነው አዎ ዜሮ ዘጠኝ ስልክ ቁጥር አስር
አስር አስራ አምስት ዜሮ ዘጠኝ አስር አስራ አምስት እሺ
ሀያ አምስት እህ ሀያ ዘጠኝ
እሺ መልሼ ደውልልህ።
እሺ እሺ አመሰግናለሁ።